ጤና ይስጥልን።
ጤና ይስጥልኝ። ይቅርታ አሁን እያወራን ተቋርጦብኝ ነው።
እሺ
Suzuki Every Wagon ያለጠፈ አለ ብላኝ ነበር።
እኮ ፓስተር branch ላይ ይኖረናል።
ምን አልሽኝ?
ፓስተር branch ላይ ይኖረናል አባት
okay። እንዴት ነው ማየት የምችለው ታዲያ? እናት
እኮ cash ነው የፈለጉት ወይስ በባንክ ነው የፈለጉት?
cash ነው የፈለኩት። cash ባንክ ሳይሆን cash፣ ሙሉ cash።
እሺ ቁጥር ልስጦት ዜሮ ዘጠኝ አርባ አራት
እሺ አንዴ ይቅርታ፣ ዜሮ ዘጠኝ አርባ አራት hello hello
ዘጠኝ አርባ አራት አርባ አራት
ዜሮ ዜሮ
ዜሮ ዜሮ
ሰማንያ ሰባት አስራ አንድ
okay ምንድን ነው የምለው ደውዬ አሁን እናት ማሪ ባባ ነው። branch ኣችን ነው የሽያጭ ቦታችን ነው።
okay እዛ እሺ እንዳለ ያለጠፈ እሺ እሺ አዎ።